ጤና ይስጥልኝ አሪፍ ነኝ ቤዛዊት ነኝ የባኮ ምን ልርዳው እ በቴሌግራም ቸ ላክ ብላችሁኝ ነበር ልኬዋለሁ እስካሁን ግን አልገባም እንትን እሺ ደንበኛችን ቴሌግራም የሚጠቀምበት ስሞት ማነው የሚለው
አ የ በሌላ ሰው ስልክ ነው የላኩት ቶፊቅ ነው ቶፊቅ ቶፊቅ ከድር እሺ እርሶ አቶ አሸናፊ ነዎት
አዎ እሺ ደንበኛችን በእኛ በኩል ስላስተካከልንሎት ዋሌቶቱን check ያድርጉና ዋሌቶት ላይ ካልገባሎት ዳሽ ቤትን ነው የሚያናግሩት